ሄሎ ሄሎ ርነስ አዎ ነኝ።
ጤና ይስጥልኝ። እሺ ከዊ ፕላስ ሶሉሽን ድርጅት ነበረ ደውልሎት እሺ
እና ድርጅታችን የ transportation አገልግሎት ሰጪ ተቋም ነው። አሁን ላይ ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል
እሺ
እና ያም ምንድን ነው ከእያንዳንዱ trip ላይ የምንቆርጥ አስር percent ሲሆን ከዛ ላይ አራት percent ኡን መልሰን ለአሽከርካሪዎች የምንቆጥብ ይሆናል። ይህንንም ድርጅታችን ታሳቢ ያደረገው አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ የጡረታ እንዲሁም ሌሎች ጥቅማ ጥቅሞች ስለሌላቸው በጋራ የሚቆጥቡበትና አቅማቸውን የሚያጎለብቱበት የቁጠባ ስርዓት ይዘን ነው የመጣ ነው እሺ እና እንዴት አዩት ሀሳባችንን?
ቆንጆ ነው ቆንጆ ነው።
እሺ ሀሳባችንን ከወደዱ ከኛ መስራት ከፈለጉ ሶሊ Provider የምትል application አለችን። Play Store ላይ እሺ።
ወይ App Store ላይ በማውረድ እዛ አዎ።
ላይ መመዝገብ ይችላሉ።
በቃ እሺ እሺ እሺ ወይም ደግሞ ስልክ አመሰግናለሁ።
ቁጥርም ከፈለጉ ደግሞ ልስጦት ስልክ ቁጥር document መላክ ከፈለጉ ጥያቄ አስተያየት ካሉትም ስልክ ቁጥር አለን ልስጦት።
እሺ
እሺ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዘጠኝ ዜሮ ዜሮ
ዜሮ አንድ
ዜሮ አንድ
ስልሳ ስምንት አስራ ስድስት
እሺ
እሺ በጣም አመሰግናለሁ።
እናመሰግናለን። መልካም የስራ ቀን ይሁንልዎት።
እሺ።
እሺ እሺ